Hello?
hello hello አቤት
ሰላም ነው ሰላም እንዴት ነህ?
አለን ዶንኪኪው አዎ ድርጅቱ ላይ ደግሞ ምን ልርዳው?
እሺ እንትን ትምህርቱ YouTuber ለመሆን ትምህርት እናስተምራለን ምናምን የሚል ማስታወቂያ አይቼ ነበር ቻናላችሁ ላይ አዎ የዩቲዩብ ትምህርት አለ። አዎ ሰኞ ይጀምራል ኦንላይን ትምህርቱ okay online ላይ ነው ወይስ እዛው ቢሮ ነው
ኦንላይን አሁን በአካል ያለው ጨርሰናል ሞልቷል። በኦንላይን ነው አሁን ሰኞ ይጀምራል።
እሺ ሰኞ ክፍያውስ ክፍያውም ኦንላይን ላይ ነው ወይስ እንዴት ነው hello hello hello ሄሎ ሄሎ